ያስጥልን በሽት ቤት ቤት ነው የምንለዳው
እንትን ብዙ አርግጬ እስካሁን አልገባም ነው።
መች ነበር ያደረግከው?
ቅዳሜ ስንት ብር ነው?
እ ስንት ብር ነበር ውስጥ ያደረግከው?
ሶስት መቶ ይሄ ነው ቤት ቤት ስልክህ?
አዎ፣ እንትን ቴሌግራም ላይ አውርቼ እኮ ፊኒሽድ ምናምን ይላል ምን አልከኝ? ማን ልበል? የቴሌግራም ስምህን እ የቴሌግራም ስምህን ማን ልበል?
ውስጥ አሸብሹ እህ
ውስጥ አሸብሹ
ይቅርታ፣ እሺ ሀይ በለኝና እዛው ላይ ቼክ አድርጌ እዛው ላይ ልመልስልህ። እሺ እሺ እሺ እሺ መልካም